ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ደህና እርዳታ ፈልጌ ነበር እናት እሸቱ ጋር ማገናኘት ትችያለሽ? ሄሎ ሄሎ ለእርዳታ ጉዳይ አሁን ላይ ምስ- ሄሎ ይሰማል?
ይሰማኛል። አዎ ሄሎ ይሰማል።
በእርዳታ ጉዳይ እሺ፣ አዳምጡኝ። በእርዳታ ጉዳይ አሁን ላይ ምዝገባ አቁመናል። ከአንድ እም፣ ሺህ በላይ ተመዝግበዋል እና እነሱን እስከምናስተናግድ ለጊዜው ሙሉ በሙሉ ምዝገባ አቁመናል። ሌላ እም።
ጊዜ በአዲስ መልክ ስንጀምር ማስታወቂያ እናወጣለን።
እሺ አመሰግናለሁ።
እሺ፣ እሺ፣ አመሰግናለሁ። መልካም ቀን። እሺ